Hello hello አቤት አቤት።
ትናንትና deposit አድርግቼ መቶ ብር እሺ
አልገባም እስካሁን ወደ ጨዋታው ማለት ነው።
ኬት ነው?
ቀንም እንደዛው ማታም ሁለት ሁለት ጊዜ ማለት ነው።
እሺ በቶፓ በኩል ነው አይደለ?
አ እሺ ትንሽ system failure ስላጋጠማቸው ነው። እሺ
አሰው እና እንተ እንትን ቴሌግራም ለ depo- የ deposit message ኡን ተ- ቴሌግራም ላይ ልከህልናል?
ቴሌግራም ላይ ልኬላችኋለሁ።
እሺ በቃ እንደዛ ከሆነ አሁን እያስገቡ ስለሆነ ትንሽ ጠብቀን እሺ፣ አሳውቀን ላል ይገባልሃል።
አሳውቃችኋል።
አዎ የ deposit message ኡን ከላክልን የላካችሁልን በሙሉ እያሳወቀን ስለሆነ
እኮ እሺ፣ ስልክ በዚህ ስልክ አይደለም 0924 check አድርገው።
እሺ ንገረኝ።
ሀያ አራት እንግዲህ ዜሮ ዘጠኝ ቴሌብር ሀያ አራት ነበር ዜሮ ዘጠኝ ልከህልናል እዛው ላይ እ ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት ስልሳ አራት
እሺ መቶ ብር ነው አይደለ?
አዎ ማታ ማር- ትናንት መቶ ብር ማረሽ አሌክስ ማስረሻ አለ።
አዎ ማስረሻ አሌክስ በቃ እሺ አሳውቃለሁ አለች ቤቲ። ይገባል ትንሽ ጠብቅ።
እ